አንቺ ብቻ አይደለሽም፣ እኔም ደግሞ አጥፊ ነኝ። አንቺ ብቻ አይደለሽም፣ እኔም ደግሞ አጥፊ ነኝ። ሐሰት ቃል መናገር ለእውነት አይመችም። ቀድሜ አጥፍቻለሁ በይታዘ ገመትኩሽን ወደፊት አጣጥፊ ላለፈው ታዘብኩ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ብቻ አይደለሽም፣ እኔም ደግሞ አጥፊ ነኝ። ሌላ ቃል አያሻም። ታዘብኩሽ ታዘብ ሐሰት ቃል መናገር እውነት አይመችም። ቀድሜ አጥፍቻለሁ በይ ታዘብኝ አንቺም ይህን ትሰሪያለሽ እየማልገመትኩሽ ወደፊት አታጥፊ ላለፈው ታዘብኩ ታዘብኩ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብኩሽ ታዘብ ታዘብ ታዘብኩሽ ታዘብኝ ታዘብኩሽ ታዘብኝ ታዘብኩሽ ታዘብኝ